hello hello፣ አቤት hello
ሰላም hello hello፣ hello አይሰማም
አይሰማም።
አሁንስ አሁን ይሰማል። አቤት
እንደውልልሽ ከወዳቤ manufacture ምትልሽ ነበርና okay።
እዚህ በ junior accountant ክፍት የስራ ቦታ ስላሉ
አ ዛሬ- ዛሬ ከሰዓት ሰዓት ላይ ወይም ነገ ጠዋት ላይ ፈተና ስላለ ፈተና ይችላል
ዛሬ
ዛሬ ከሰዓት ስድስት ሰዓት ላይ ነገ ጠዋት እንደሳት
እሺ፣ ቦታ የት?
ካርሲኖ
እ ለቡ መብራታይም ካርሲኖ ክርስቲያን
እሺ፣
መቼ መቼ ይችላል መምጣት እሺ።
መቼ ነው የምትመጪው? ዛሬ ከሰዓት ነው ወይስ ነገ ጠዋት ነው የምትመጪው?